አድርጉልኝ። አይስቲ ማለት ነው።
ሚስተር የሆነ ብር አየር ላይ ቆሟል። ከብር ወደ ዳቦ ቤት ውድድረው አድርጌ አልገባም። ጊዜ ደግሞ ስበት አድርጋለሁ። ምንድን ነው ችግሩ?
ደንበኛችሁ ከዚህ በፊት አስመዝግበው ነበር?
ብዙ ጊዜ ብዙ ጊዜ ዛሬ ስድስተኛ ቀን ነው።
እሺ፣ ያስመዘገቡት በዚህ ስልክ ቁጥር ነበር?
አዎ፣ አዎ።
እሺ፣ system ኡ ላይ ሪፖርቱን check ላድርግልዎት። ትንሽ ይታገሱ። እሺ፣ ደንበኛችን ስሞትን ማን ልበል
አብዲ አብዱላህ።
እሺ፣ አዎ። በዚህ ስም ላበሰጡ ስልክ ቁጥር ደጋግመው እንዳስመዘገቡ እዚህ system ኡ ላይ ያሳየኛል። እና የእኛም technical team ኦች ለማስተካከል እየሰሩ ነው ያሉት።
እሺ፣
ምን አሉኝ?
አ እሺ፣ አዎ ሲስተካከል እኛም እናሳውቅዎታለን። እሱም ገንዘቡን ያገኙታል።
አይ እሺ፣ ሌላ መረዳዎት ነገር አለ?
አይ የለም።